ሙሉ ጤና ይስጥልኝ ቤተሰቤት ራሄል ነኝ። ባኮ ምለርዳው
እንትን ቻፓው ላይም አልገባም። sorry
ምንድን ነበር? withdraw ነው
አይ deposit ነው።
ከባንክ ወደ ቤተሰቤት
አዎ
እሺ። ከባንክ የተላከልኝ deposit message አለ
አይ CBE ነው ነው ያለ ከ CBE እንዲህ አለኝ። ከቴሌብር ነው የምጠቀመው የነበርኩት እሺ።
ቴሌብሩም እንዲህ አለኝ እስካሁን አልመጣም።
ሳንቲም ፔ ላይ እየሰራ አይደለ ቴሌብር
ቴሌብር አይ እየሰራ ነው ግን አማራጭ ነበረ ወደ ቤት ቤት ለመግባት አዎ deposit ለመግባት ከትናንት ጀምሮ ቴሌብር የለውም
እኮ ቻፓ ላይም ሳንቲም ላይም የለም ነው ሁለቱም ጋር የለም። ቴሌብር የሚለውን አማራጭ የለውም። ቴሌብር ሁለቱም የሚለው ጋር?
አማራጭ የለም። አዎ እሺ አንዴ እሺ check እናደርገውና
እሺ ሄሎ ካሽ እና CBE ነው ያለ።
ቻፓ ላይ ግን ቴሌብር አለ። check አድርገው እስቲ።
እምቢ የለኝም ሞክሮ ኦኬ፣ እሺ እሺ አንዴ ጠብቀኝ።
እሺ